ምስለን ጊዜ ኢትዮጵያ ቤተል የሚገባኩ ምርጫዎች
ሰላም ተነስልኝ መሪ አዶት ሆቴል ነበር ማሽኑ አልሰራ ብሎኝ
የድራፍት ማሽን
የድራፍት ማሽን አላቀዘቀዛለ
እሺ የቢጃ የመለያ ቁጥሮትን ይንገሩኝ ወይንም ቲን ነበሩትን ኦኬ ሲል ነበር እሺ ቆይ አንዴ ሁለት ዜሮ ሁለት ዜሮ
ሀምሳ ስድስት ሀምሳ ስድስት
ሁለት ዜሮ አርባ አርባ
ሰባ ስድስት ሰባ ስድስት ስልሳ ዘጠኝ ስልሳ ዘጠኝ እሺ መስመር ላይ ጠብቁኝ አወጣዋለሁ ስልክ የአዶት ሆቴል ነው አዎ የአዶት ሆቴል አዎ እሺ ሙሉ ስሞትን ይንገሩኝ
okay የድራፍት ማሽኑ አያቀዘቅዝም ያው የማይሰራ ሙቀት ምናምን የለውም እሺ የእርስዎ ሙሉ ስም ይንገሩኝ okay ስም አድራሻው የእርስዎ ሙሉ ስም okay እኔ መሳፍንት አዎ።
መሳፍንት መሳፍንት ነው ሲሳይ
አሁን በደወሉበት ስልክ ልያዝሎት አዎ እሺ የት አካባቢ ኖት
መሪ
መሪ ልዩ ቦታው አዎ መሪ ባቡር ጣቢያው ጋር ወደ ላይ በኩል
እሺ የድራፍት ማሽኑ እያሞቀን ያስቸገረው አዎ አላቀዘቅዝ ብሏል አዎ አይሰራም አዎ
አላቀዘቀዝም ያሉት አያቀዘቅዝም አዎ አረፋ ብቻ ነው የሚያደርገው እሺ እሺ ደንበኛችን ቅሬታዎትን ወደሚመለከተው አካል አስተላልፍ ይሉታለሁ የጥገና ክፍሎች በተቻለው ፍጥነት ይመጣሉ ሌላ ምረዳዎች ነገር አለ አይ አመሰግናለሁ እሺ ስለደወሉ እናመሰግናለን ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ መልካም ቀን እሺ መልካም ቀን